ሄሎ ጤና ይስጥልኝ። ሚኒስትር ሀሙስ ነው የጠየቁት።
ሄሎ ሄሎ ጤና ይስጥልኝ። ሚኒስትር ሀሙስ
ሲሲንች ሊንክስቶን ሆምስ ነው የደወሉት። ሄሎ ወደ 81 88 ወደ ሊንክስቶን ሆምስ ነው የደወሉት።
አዎ እሺ ምን ልርዳዎት?
እ በአክሲዮ አክሲዮ ማህበር ተመዝግበን ነበረ አ፣ ከተመዘገብን ሁለት አመታችን ነው ያስገባነው ብር የ- ውርዱ ጠፍቶን እ፣ ገበሬዎች ስለሆን
አ፣ ሊንክስቶን ሆምስ አክሲዮን እ፣ እስካሁን አልጀመረም።
እስቲ ካድ እንትን በለው እ
ሄሎ እ
እ፣ ምን ነበር ያሉ? ምን ልርዳዎት? ሊንክስቶን ሆምስ አ- ነው የደወሉት።
አ- አ- አክሲዮን ተጠቃሚ ነበር እና እዚህ ተለያይተን ነው አሁን የደወልን።
አክሲዮን እ፣ ሊመዘገቡ ፈልገው ነው።
ተመያለሁ ከፍያለሁ። ወዲያው እንደገባ ነው እንደተጀመረ የከፈልኩኝ መቶ አምስት ሺህ ብር።
አክሲዮን ከፍለዋል።
አዎ ከፍያለሁ መቶ አምስት ሺህ ብር እስካሁን እኮ አክሲዮን ክፍያ አልጀመርንም።
እ?
አክሲዮን ክፍያ እኮ ማሰሰት ሐምሌ አንድ ነው አልጀመርንም እ?
ከፍለናል እኮ ብያለሁ። አይ እ፣ እስካሁን ክፍያ አልጀመረም። ሐምሌ አንድ ነው የሚጀመረው አክሲዮን መግዛት
እ ሐምሌ አንድ ነው የሚጀምረው። እስካሁን ክፍያ ማስከፈል አላስጀመርም።
አሀ የለማ ተከፈለ ብዙ ጊዜው አይደል
ሳስተው እንዳይሆን እ፣ አላልተሳሳቱም አለኝ ወረቀት
አይ Flintstone Homes ነው እየደወሉ ያሉት።
እ ወደ Flintstone Homes ነው ተሳስተው ይሆናል።
አልተሳሳትኩም ወደ ፍሊንትስቶን ሆምስ ነው የደወሉት።
ሪሰርች ደወሉት አለ